ሄሎ ጤና ይስጥልን ቤት ቤት
አዚፋ አቤት
እየጠበቀ ነው እስካሁን እየጠበቀ ነው ምን አልከኝ?
እየጠበቀ ነው እስካሁን በሽበት ነበረ ሂሳብር ሂሳብር ያስገባች ነበረና ገና አልተመለሱ እየጠበቀ ነው ሲሰር ኧረ አዎ አዎ እየተስተካከለ ነው። እሺ ትንሽ ጠብቁን፣ አሳውቀናል። ትንሽ ጠብቁን። እሺ
እስካሁን እየጠበቀ ነው ስንት ጊዜ ሲሰር እሺ እሺ ጠብቁ። ሲስተም ነው እኮ ሲስተም ነው የተበላሸው። እሺ አባቴ ትንሽ ጠብቁኝ።
okay የሌላ ስልክ ነው ግን የሌላ ስልክ ነው እጁ ስልክ አይደለም።
ችግር የለውም ይስተካከላል ሁሉም። እሺ system ኡ አንድ ላይ ስለተቋረጠ ነው። ትንሽ ጠብቁን።
እሺ እሺ እሺ እኔ በስማ